አለችኝ ልጄ።
እሺ እናቴ ከቢዩ ነበር የምደውለው።
እሽማ በኦርደር ነበር ሰማንያ ስምንት ሰባ ሰባት ሀምሳ አንድ የተቀበላችሁት ኦርደር ካንስል ነው። እሺ እናቴ
ለምንማ?
ሰዓቱ ስለሄደ አሁን ኦልሞስት በቃ ሀምሳ ደቂቃ እንትን ብሎታል እና ሰዓቱ ሄዷል። ከስተመር ይብናል
ካንስል ይሁን ቆይ ይሰማል።
ካንስል ነው። እሺ hello hello
hello፣ አቤት hello በ order አቤት፣ ነበር ሰማንያ ስምንት ሰባ ሰባት ሀምሳ አንድ የተቀበላችሁት order cancel ነው። እሺ
cancel አይደለም፣ already ተሰርቷል፣ order ወጥቷል። እማ ምንም ማድረግ አንችልም።
ዋው፣ ልጅ ነው driver ወስዶታል።
አዎ ለምን ይኸው ወጥቶ እየተዘጋጀለት ነው።
አሁን ሰዓት ሄዷል እናቴ አርባ ዘጠኝ ደቂቃ ስላለ አዎ።
አርባ ምንም ዘጠኝ ማድረግ ደቂቃ እንኳን አንችልም ይሞታል።
እናቴ። አዎ ፒዛ ስለሆነ ሌላ ዶሮ ምናምን ምናምን ቢሆን cancel እናደርግላችሁ ነበረ። ይሄ ግን cancel አይደረግም። already
እሺ እሺ፣ ደውሉልኝ።
thank you
አይ